ሰላም እናቴ፣ ይቅርታ ተቋረጠ። እንትን ብር ልኬ ነበር withdraw አድርጌ ማለት ነው።
እሺ
መች መሰለሽ ከአርብ ዕለት ይመስለኛል አይደል? አርብ ዕለት እና ስልካቸው አይነሳም፣ ይሄ busy ነበር እና withdraw ያደረኩት ብር አልገባም፣ ቴሌብርም ላይ አልገባም። ከዚህኛው አካውንቴ ከአካውንቴ ግን ተቀንሷል ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን።
እ ከ transaction history ላይ screenshot አድርገው ይላኩልን። ያልገባሉትን ስፖርት transaction history ያለው አለ more የምትለው ላይ ሲገቡ transaction history ያመጣል።
አንዴ እሺ፣ more የምለው ላይ ገብተን
transaction history ይመጣል። wallet ምናምን ያለበት ቦታ ላይ ማለት ነው።
እስቲ ቆይ transaction history እሺ፣
wallet ምናምን ያለበት አለ አይደል? transaction history ይመጣል። ወይም ደግሞ የዝውውር የዝውውር ታሪክ አዎ፣ አይ transaction history ብሎ አልመጣም። ቆይ እስኪ እሺ፣ ከዛ ሳ
ከዛ በኋላ የባንክ transaction ይመርጣሉ።
የቴሌብር ነው ቴሌብር transaction የለም ምረጥ
አዎ፣ ባንክ transaction ወይም ደግሞ ባንክ ከመረጠሉት already ይመጣል። successful ምናምን በቴሌብር ይሄን ያህል ገንዘብ withdraw አድርገዋል ምናምን ብሎ ስለሚመጣ ያንን ከዛ በኋላ እኮ ገብቶልኝ ከዛ በኋላ ያረኳቸው withdraw ዎች ገብተውልኛል ግን የመጀመሪያ የሞከርኩት ሁለት ሺህ ምናምን ብር እና አንድ ሺህ ምናምን ብር አልገባልኝም።
በቃ የሞከሩትን ከ transaction history ሊሞክረው ግን ያልገባሉትን screenshot አድርገው ይላኩ።
በቴሌግራም ላከው። እሺ፣ አዎ፣ እሺ።
እሺ።